ዶክተር hello hello ዶክተር hello አሁን ተሽሎኛል፣ አመሰግናለሁ። መርፌዋ ጣፋጭ ናት፣ ድጋሚ እምላለሁ። hello ዶክተር hello hello ዶክተር hello መርፌ የምትፈራ እንዳትፈራ ንገራት ጎበዝ ናት ብለህ ለአባቴም ንገረው አይፈራም ብለህ። hello ዶክተር hello hello ዶክተር hello አሁን ተሽሎኛል፣ አመሰግናለሁ። መርፌዋ ጣፋጭ ናት ድጋሚ እምላለሁ። hello ዶክተር hello hello ዶክተር hello እንችላለን። ሄሎ አባ ሄሎ ሄሎ አባ ሄሎ አባ እንዳታመሽ በጊዜ ቶሎና እንጠብቅሃለሁ። ጨዋታ አለኝና ልጎለኩል ነው እንዳትስቅ አባ እጅህን ዘርጋልኝ ቀስ ብዬ ልግባ። ሄሎ እማ ሄሎ ሄሎ እማ ሄሎ እማ እንዳታመሽ በጊዜ ቶሎ ነይ እንጠብቅሻለን።